ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለው።
አሁን ደውዬ ነበረና የሆነ ሁሉ ስፖርት account አስገብቼ ነበር እስካሁን deposit አልሆነምና
deposit አልሆነም።
አዎ እስካሁን አላርግም። ሁለት ቀን ነው ምናምን
ቴሌግራም ላይ ልከውልናል።
ቴሌግራም ስልክ ቁጥር ስነግረኝ
ምን አሉኝ?
የቴሌግራም ስልክ ስልክ ቁጥር ንገረኝ። እሺ እሺ ዜሮ ዘጠኝ እሺ ሰባ ስምንት
እሺ አስራ ስድስት
እሺ ሰላሳ ዜሮ ስድስት
እንጃ ልሜጣልኝ አልቻለም። ቴሌግራም ቆይ የእርስዎን save ላድርገው።
እሺ በዚህ ነው የእርስዎን ይንገሩኝ።
አ ወደረኝ አሁን የደወሉበት ነው አ ሰባ ሰባት ሰማንያ ሶስት አስራ አምስት ሰባ ሶስት አ
የሆነ ቅጠል ነው የቴሌግራም ትኖት አ አ ሀይ ብዬታለሽ።
እሺ